ሰላም ሄሎ አቤት ጤና ይስጥልኝ ጤና ይስጥልኝ ከኢትዮ ቴሌኮም ነው የምንደውለው አውቄያለሁ የ request አድርጋችሁ ነበረ premium ኪቢክስ
አሁን እኮ እየደወልኩላቸው ነበር እሺ
training schedule ለማድረግ ነበረ እሺ ስንት ሰዓት ነው online online training ነው በየቀኑ ከ- ከሰኞ እስከ አርብ ከአራት ተኩል እስከ አምስት ተኩል online training ሁሌ አለ እና እናንተ የሚመቻችሁን ቀን ንገረኝና schedule እንድናደርገው ስንት ጊዜ ነው የሚፈጀው ምን ያህል ጊዜ ይፈጃል
maximum አንድ ሰዓት አንድ ሰዓት አ፣
okay ከሰኞ እስከ አርብ አ፣ ከስንት ሰዓት እስከ ስንት ሰዓት ነው ከጠዋቱ አራት ተኩል እስከ አምስት ተኩል
በቃ ሰ- ሰኞ ማድረግ እንችላለን
በቃ እሺ። ለሰኞ schedule እናደርገዋለን በዚህ link በዚህ ስልክ እንልከዋለን link ኩ ምንድን ነው እም- የምትልኩት Zoom ነው ወይስ ምንድን ነው
ምናልክ
Zoom ነው ምንድን ነው የምትልኩልን Google Meet Google Meet Google Meet okay አዎ።
በቃ እንጠብቃለን እሺ